ሰላም ጤና ይስጥልን ደንበኛችን ከ BGI ኢትዮጵያ ጥሪ ማዕከል ነው ምንደውለው
እሺ
የ BGI መለያ ቁጥር ደርሶታል በ SMS
መሰለኝ እኔ እንጃ አየሁ መሰለኝ ደርሶታል
እኔ እንጃ ብቻ አላወኩም ብዙም ትዝ አይለኝም
እሺ እርግጠኛ ካልሆኑ ልንገሮት የያዙት ቁጥሩ እሺ
ሀምሳ አንድ
እሺ ሰባ ሁለት
እሺ ሰባ አንድ
እሺ ሰላሳ ዘጠኝ
እሺ እሺ እናመሰግናለን መልካም ምሽት እሺ